ሄሎ ጤና ይስጥልኝ Flintstone Homes አዎ ምን ልርዳዎት?
አክሲዮን ሽያጭ አለ ተብዬ ነበረ።
እሺ አለ አሁን ስሞትንና ስልኮትን ልያዝና ሐምሌ ላይ ነው የሚጀምረው እንደውልሎታለን።
እሺ ስሜ ልንገርሽ፣ ማን ልበል ስሞትን?
ወይ ዘላለም እንዳሻው አለም ዘላለም እንዳሻው።
ዘላለም እንዳሻው።
አዎ እሺ የ- ማስታወቂያውን ከምን ላይ ነበር ያገኙት?
ከቴሌቪዥን ላይ ነው ያየሁት።
እሺ የት አካባቢ ነው የሚኖሩት?
እኔ አሁን ወጣ ብዬ ወደ ስሉልታ አካባቢ ነው የምኖረው።
እሺ እሺ እንደውልሎታለን። የእርሶ ስልክ ነው አይደለ ይሄ?
አዎ የእኔ ስልክ ነው።
እሺ እሺ እሺ፣ መልካም አሚን አሚን፣ አመሰግናለሁ።